አይደለም በዚህ
confirm ያድርግልኝ እስኪ አንድ በዚህ ስልክ ነው አዎ የብ- ስንት ብር አስር ሺህ እሺ ጠብቀኝ አንዴ እሺ በጣም hello ወደ ወይ- ቴሌብር account ሀያ ሰባት ዘጠና ሰባ አንድ ስልሳ ሁለት ነው አዎ አዎ እሺ confirm አድርጌልሃለሁ ገብቶልሃል check አድርገው እሺ እሺ አመሰግናለሁ ስለደወሉ እናመሰግናለን መልካም ቀን እሺ ቻው ቻው